hello hello ጤና ይስጥልኝ። hello አቤት አቤት፣ አይሰማም?
አሁን ይሰማል። ጉዳዩን ድርጅቱን የደወሉት ምን እንርዳዎት?
አዎ information ፈልጌ ነበር። በቀደም ማክሰኞ ዕለት ስብሰባ ሰብስባችሁ አድርገን ነበረ መሰለኝ እሺ እሺ እና ከፖሊስ ነጻ ከወንጀል ነጻ የሆነ የፖሊስ እንትን ተሰጥቶን ነበርና አዎ አላየሁትም ነበርና አሁን ሳየው ዲጂታል መታወቂያ ለማግኘት ነው አይደል? የዛን ምርመራ የዛን የወንጀል ምርመራ የሚያስፈልገን እሱም ያስፈልጋል። የፖሊ ከወንጀል ነጻም እ፣ አሽ- እ፣ ያስፈልጋል። ወረቀቱ ያስፈልጋል። ወደ እኛ ያመጡታል።
አሀ ግድ መሄድ አለብኝ። እኔ እኮ የፎ- የመታወቂያ እንትን ዲጂታል የ- እንትን ስለሚል ሄሎ እሱ ስላለኝ በሚል ሄሎ ነው። አቤት አቤት። ሄሎ
ሄሎ ይሰማል?
ይሰማላ?
እሺ አይ እዛ ላይ የተገለጸው ዲጂታል መታወቂያ ለማግኘት የሚል እንትን ስለተሰጠ እኔ ደግሞ ዲጂታል መታወቂያው ስላለኝ ወንጀል ም።
ቢኖርብኝ መቼም አሻራዬ ይገኛል አይደል? እዛ ላይ
እም፣ ግዴታ አዎ ግን መሄድ የ አዎ ከወንጀል ነጻውንም ቢሮ ይዞ መምጣት ይኖርቦታል። አብሮ ከወረቀቱ ጋር የሚገባ ነው። ወደ እርስዎ እንዲደውሉልዎትኝ አደርጋለሁ እኝ እ፣ ሙሉ information ኑ እንዲሰጡት።
እሺ እሺ፣ እሺ መልካም ቀን።
አመሰግናለሁ። እሺ ቻው።
እሺ።